hello ጤና ይስጥልን ዋሽንግተን hello።
ለሞከር
ጤና ይስጥልኝ። ዋሽንግተን ሕክምና ማዕከል።
አዎ
ይቅርታ ዛሬ ዶክተር መቅደም ይገባሉ እንዴ?
ዶክተር መላኩ እ፣ መቅደም መቅደም መቅደም ዶክተር አዎ፣ መቅደም ዶክተር መቅደማ አ፣ እሺ አስራ አንድ ሰዓት ላይ ይገባሉ።
ይገባሉ። በቃ book አድርጊልኝ እመጣለሁ። ታሳንሳ እ፣ የ reception ስልክ ልስጠዎት
okay። ታሳንሳ በኋላ መድረስ ትችላለህ?
ይቻላል? አዎ።
እሺ እሺ፣ አመሰግናለሁ። ሰላም አምሽ እሺ